hello hello፣ አይሰማም አባ?
ይሰማል። እሺ ምን እናድርግ?
ሰላም ነው። ብር withdraw አድርጌ አልገባኝም እስካሁን።
በዚህ በደወሉበት ቁጥር ነው።
አዎ አዎ። እ-
ስንት ብር ነው?
አምስት ሺህ ብር
በቻፓን በሳንቲም ነው የሞከሩት?
እ?
ስንት ደቂቃ ይሆናል ከሞከሩት?
ከላኩት
በቃ እሺ፣ አሁን ወደ Best Bet account ተመልሷል። እሺ check ያድርጉ።
ቤት Bet account መልሷል።
ወደ Best Bet account
እስከ እሺ፣ አሁን ከደቂቃዎች በኋላ ላይ ወይስ አሁን ላይ?
አዎ፣ ይኸውና አሁን መውጣት ትችላለህ። ከዛ withdraw በለው
አሁን አልገባኝም ነበር ባለ እንዴ ነበር ይውጣና እንደው withdraw ነበር አይደል ያደረከው?
አ አየር ላይ ቆሞ ነበረ፣ አልገባልህም ነበር። ከዛ አሁን failed ብሎ ወደ Best Bet account ብሩ ተመልሷል።
ብሽ ብሩ ተማ አልገባኝም ማለት ብሩ
ወደ Best Bet account ነው እያልክ ያሉት?
እሺ፣ አሁን አሁን ገብቼ- አሁን ገብቼ ሌው አባ አዎ።
እሺ